እኔም ቤት ቤት ዲቦራ ነኝ። እባክዎ ልርዳው።
ወደ ቤ- ወደ ቴሌ ብር ብር ልኬ አልገባልኝም።
deposit አድርገህ ነው?
አዎ አውጥቼ ነው።
እሺ አንድ ጊዜ ጠብቀኝ፣ ወደሚመለከተው ክፍል ላስተላልፍ። እሺ
በዚህ ቁጥር አይደለም። እሺ እሺ፣ ቆይ ል- ላስተላልፍህና ሙሉ information ኡ ለእሷ ትነግራታለህ።
hello ጤና ይስጥልን ቤት ቤት
hello፣ አቤት ወደ ቴሌ ብር ብር ልኬ ነበር አልገባልኝም።
እሺ በዚህ ቁጥር ነው አይደለም ዜሮ ዘጠኝ አስራ አንድ እሺ
አስራ አንድ ሀያ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት
ሰላሳ ሰባት አስራ ስድስት አስራ ስድስት አስራ ስድስት
ዛሬ ነው አሁን አሁን
ወደ ቴሌ ብር ነው አይደለ አ፣ ስንት ብር ነበረ ስምንት ትንሽ
አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት አይደል አዎ
እሺ አሁን ገብቶልሃል እሺ check አድርግ እሺ መልካም ቀን ስለደወልክ እናመሰግናለን